ጤና ይስጥልኝ በራም ወጣማት hello ጤና Hello አብሮ ይስጥልን። ሰላም ነው።
ሰላም KMG General Trading ነው የምንደውልላችሁ።
ምን አሉኝ? ይቅርታ።
KMG General Trading ነው የምንደውልላችሁ።
እሺ እ አራት ሰዎች አሉን ነበር በኮበርስ ወደ ቻይና የሚሄዱት ለባዛር እሺ በኢምሬት Airlines ሆኖ እ አራት ሰዎች ናቸው። እ October አስራ አምስት አስራ ሶስት ከዚህ ይነሳሉ። October ሀያ አምስት ደግሞ ከቻይና ወደ ዱባይ ከዱባይ ደግሞ October ሀያ ሰባት ወደ ኢትዮጵያ
Okay። እሺ ቻይና የት ነው የሚሄዱት?
ቻይና እዚህ ወ- እንትን ነው መሰለኝ። እስኪ ቆይ ወይ እንትን ባዛር ያለበት ቆይ ጠይቄ እደውልልሃለሁ። እሱም የት እንደሆነ እሺ፣ አለቃን ጠይቄው እሺ።
እንትን ነው ግን መሰለኝ ወይ እንትን ነው ቢያለን ይሄ ምቶ ይባለው በፈጠረ ጓንጁ ዋንጆ sorry ዋንጆ ነው።
እሺ፣ ልክ ለጓንጁ። እሺ፣ ከአዲስ አበባ ጓንጁ፣ ከጓንጁ ዱባይ፣ ከዱባይ አዲስ አበባ አይደል?
አዎ ትክክል። ቀኖቹን ልንገርህ እሺ፣ አሁን ቀኑን ይንገሩኝ፣ ወደ ጓንጁ የሚሄዱበት እ ወደ ጓንጆ ከኢትዮጵያ አስራ ሶስት በ October አስራ ሶስት October አስራ ሶስት እሺ፣ ከዛ ወደ ዱባይ October ሀያ አምስት
ወደ ዱባይ October ሀያ አምስት ሀያ አምስት አዎ እሺ፣ ከጓንጁ ማለት አዎ ዱባይ ሁለት ቀን ካደሩ በኋላ ደግሞ ወደ ደ- ኢትዮጵያ October ሀያ ሰባት ነው ከዛ የሚነሱት።
Okay። እሺ፣ October ሀያ ሰባት አዎ
እሺ፣ አንድ ለዛም discount አድርጉና ሌሎችም ስላሉ እኛ እንደ ድርጅት ስለምንልክ አሁን አራት ሰው ነው የተዘጋጀው። ሌላም አለ እንደዚሁም ሄዱ ሌላ ቦታዎች እሺ፣ እንትን ካረጋችሁ አብረን እንሰራለን።
እሺ።
ትልቅ ድርጅት ስለሆነ የኛ እሺ። እ፣ ትደውልልኛለህ? ልጠብቅህ እንደዚህ እ፣ ይጠብቁኝ እያየሁት ነው ወይ እ፣ ይጠብቁኝ፣ ችግር የለውም።
Okay።
አስራ ሶስት ሀያ አምስት እና ሀያ ሰባት አይደል?
አዎ ሀያ ሰባት አዎ እ፣ ሲዘም ትሰራላችሁ አይደል? የዱባይ እናንተ እሱ ላይ ብቻ ዋጋ እናወጣለን።
አ የዱባይ ቪዛ እንሰራለን። ያ አዎ።
ይቅርታችሁ ትንሽ ስለምታስቸግር ወይም መልሰን ደውሎ እሺ ይቻላል።
እሺ